ሄሎ ሄሎ ጤና ይስጥልኝ።
አብሮሽ ጠላን ፍሬሽ ኮርነር ሲኤምሲ ብራንች ምን አጣሽ?
ከአልፌ ነበር የምደውለው። ሳምሬት እባላለሁ።
እሺ
በፖስ ማሽኑ ዙሪያ ላዋራት ስለፈለግኩኝ ነበር የደወልኩት።
እና በተከታታይ አምስት ቀናት ስደውሉኝ ነግሬያችኋለሁ። ይሄ ፐርሰናል ስልክ ነው። የብራንቹን ስልክ ቤት ሰጥቻችኋለሁ። ከቻላችሁት ከሲስተም ላይ ይሄን ስልክ አውጡት እና ስልክ ልስጥሽ።
እሺ ደንበኛችሁ ዜሮ አምስት ቤት ነው።
አዎ ዜሮ አምስቱን ይሄንን ግን አውጪው።
okay ያው በዛ ስንደውል ልናገኛቸው ስላልቻለን ነው። በጣም በቃ እኔ ይቅርታ።
እዛ branch ላይ አይደለም በቃ እሺ ደንበኛችን ይቅርታ። እሺ መልካም ቀን።